ሰላም ማለት ነው።
ሰላም ነው ሶፊ።
አዎ ማን ይባባላ ታሲ okay እሺ። የሆነ Land Cruiser ነበር እንግዲህ ተሲ እንትን ማስታወቂያ ላይ ያወጣው። ስለዚህ ያው ለዛ ደውለን ነበር። ከድሬዳዋ ነው የደወልነው።
ሁለት ሺህ ስንቱ ነው?
እ?
ሁለት ሺህ ስንት ሞዴል ነው?
ሞዴሉን ቆይ ያየሁት ነበር። እስቲ ቆይ ሁለት ሺህ አምስት ይላል። ሁለት ሺህ አምስት
ጥቁሩን ነው?
አዎ ጥቁር ነው። ላንድ ክሩዘር ነው።
እሺ አምስት ነጥብ አምስት
አምስት ነጥብ
አምስት ሚሊዮን አምስት መቶ ሺህ ብር
የመጨረሻ እንደዛ ነው። አለም ከአሁን በፊትም ገዝተናል ከእናንተ ቆይተዋል። ግን እሺ እሺ በኋላ ከአስራ አንድ ሰዓት ከስራ ስወጣ ልደውልልህ። አብሽር